ሄሎ ጤና ይስጥልን። ቤስት ቤት ሰላም ነው። ካሸርክ ወደ አንድ ልንገርህ ኃይለኝ ጤፍ
እሺ፣
አስራ ሶስት እሺ፣ ሀምሳ አራት እሺ፣ አርባ ሰላሳ ስድስት
እሺ።
ሰላሳ ሶስት ስንት ወር ነው? ብርሃኑ መቶ አስራ
okay ይሄ lost ነው የሚያሳየኝ።
ስንት game ነው lost?
እ ሁለት lost አሏት።
ሁለት lost አለው እንዴ?
አዎ ስነግረኝ lost ኡን
okay ሮ- ሮያል ከኪብ okay ሮያል ቻርሎ እሺ። እሱና ማን ነው?
እና ብኔል ከሆፔን okay እሺ፣ እሺ።
እሺ እናመሰግናለን ስለደወሉ መልካም ነው